oye, Melal, Melal
ሄሎ ሞገስ oye, ሄሎ ቲምሊ አካውንት ደውሎ ነበር እና ፕራይስ ሪፈንድ ከከስተመር ጋር ስትቅ- ስትቀበል ስንት ብር ነበረ?
አ- እዛ የተቀበልኩት መጀመሪያ ሄሎ ወይ እየሰማሁህ ነው።
ወይ መጀመሪያ የተቀበ ሁለት መቶ ሰባ አንድ ነው የሚለው አዎ አዎ እሱ ጋር ደግሞ የገባው ሁለት መቶ አርባ አንድ ነው የሚለው አለኝ አርባ አንድ ዴሊቨሪ ፊ ያስጨምርክ ነበር እንዴ?
ምን ተጨምሮልክ ነበረ? ዴሊቨሪ ፊ ተጨምሮልክ ነበረ ወይ? እዚህ ገባኝ
ሄሎ ወይ ይሰማኛል አሁን ሰው ይሰማው አይሰማ ይሰማል ፒን ተደርጎልክ ነበረ? ፒን ብለክ ነበረ እዚህ
ፊን ማለት አልገባኝም
ዴት ማለት ነው ተጨምሮ ነበረ? ተጨምሮልክ ነበር ወይ?
አልተጨመረም አልተጨመረም
እሺ እሺ እሺ እሺ አባ እና እደውልልሃለሁ እሺ እሺ እላለሁ።
እሺ እሺ እሺ ሞገስ